ሄሎ ጤና ይስጥልን ችብችብ
ጤናልኝ አሁን የደውላችሁልኝ ነበረ ሹፌሮች ደርሰዋል ብላችሁኝ በፍጹም በፊት ምናምን በሚል በተመ- የተመዘገበ አዎ ልክ ፊት ነው በሚል ልጆቹን አጣ- አጣኋቸው። ታች ወርጄ ልቀበል ነበር አጣኋቸው። ወይ ስልካቸውን አዎ ስልክ ሄደዋል ሹፌሮች ሄዱ።
ሄደዋል አዎ ሊያውም እኔ ከመውረዴ በፊት ሌላ ኮልም ወርደ እኔ ወረዴ ስደርስ አዎ።
መሬት ላይ ወርዳ እየጠበቀ አንድ አስር ደቂቃ ምናምን ሆኗታል ከደረሰች ብራውን
አዎ አይ ረጅም ታክሲ ያው ቆመዋል ለሱ ሲደውሉ ነበር ከዛ ደግሞ እኔም እያወራሁት ቆመው ነበረ
እንደ- እኔ እንጃ እንደው በጣም በዛ ቢባል አይ ደቂቃ ቆሞ አይመስለኝም። ቆዩ ስልክ ሰት ከሁለት ደቂቃ በኋላ ወረጃ አሏት። እንትን ሌላኛው ኮሊጌ ወረደች። የእነሱ ኦልሬዲ ተንቀሳቅሰዋል።
ኦኬ አውራውና ወይ መልሽ ያውሎት እሱ እሱ እሺ እሺ